hello
hello ሰላም ጤና ይስጥልን። Best Bet
approve እንድታደርግልኝ ነበር።
እሺ፣ Best Bet ቁጥር ነው።
አዎ፣
ስንት ብር ነው?
ሀምሳ ነው።
እሺ፣ check ላድርግልህ። ትንሽ ጠብቀኝ።
እሺ።
ቴሌብር ቁጥር 0919 795469 ነው።
አዎ፣
እሺ ገብቶላልሽ። አሁን check አድርገው።
እሺ። አመሰግናለሁ።
እሺ መልካም ቀን።